ነው ማርዬ። ቆይ ሰላም ትመጣለች።
ጤና ይስጥልን። ችብችብ እባክዎ ምን ልርዳው?
ጤና ይስጥልኝ ውዴ፣ እንዴት ሰላም አሉ?
ይስጥልን አለን።
እግዚአብሔር ይመስገን። እንትን አው እ፣ ካሮት እ፣ አዝዤ ነበረ።
በዚህ ቁጥር
አይ በዜሮ አራት
ይንገሩኝ። እሺ ዜሮ ዘጠኝ ዜሮ አራት እሺ ሰላሳ ስምንት ቆይ ማማዬ እሺ ሀያ ሁለት
እሺ
ስልሳ አራት አንቺ ልጅ ቀስ በይ በእናትሽ የፈላ ውሃ ላይ ላይ እንዳይገባ
ካሮት ነው ያሉ።
አ አ
ኦኬ እሺ እንደወጣ ነው እዚህ ጋር አንቺን የሚያሳየው።
እኮ ነው የሚፈልግሽ እ እ በሚሱ ግሩፕ ላይ ነው አ አ እዚህ ጋር እንደወጣ ነው የሚያሳየው።
አ እኮ እንትን ሎኬሽን ወሎ ሰፈር ነበረ እም፣ ወደ እዛ ወሎ ሰፈር ስለማይቻል ወደ ቤት እንዲመጣልኝ ጠይቄ ነበር። እናንተ ወሎ ኦኬ።
ሰፈር ሆነው ደውለውልኛል።
እሺ ችግር የለም ይመጣሉ። ታዲያ ይጠብቁ። እሺ እሺ እሺ እሺ።
እሺ